ያስመስል
withdraw አድርጌ እስካሁን አልገባም። ጠዋት ያረኩ ነኝ።
ዛሬ ጠዋት አዎ፣
በዚህ ቁጥር ነው። ሄሎ፣ ሄሎ፣ ሄሎ በዚህ ቁጥር ነው።
እ በዚህ ቁጥር ነው በደውሉበት።
ኧረ ሌላ ነው።
እሺ ቁጥሩን ይንገሩን።
እኛ account ኡን ነው ወይስ because withdraw አላረኩበትም?
አይ Best Bet የሚጠቀሙበት ቁጥር
እ ዜሮ ዘጠኝ እሺ፣ አስራ አምስት እሺ፣
አስራ ዘጠኝ እሺ፣
ሰላሳ አንድ እሺ፣ ሰላሳ ዘጠኝ
እሺ። ስንት ብር ነበረ?
ሺ ስምንት መቶ ሰባ
እሺ ሁለት ሺህ ስምንት ሰባ ወደ አካውንቱ ተመልሷል።
ኔትወርክ የለም ማለት ነው።
okay አይ አንዳንዴ እንደዚህ roll back ስለሚያደርጉ መልሰው ማውጣት ይችላሉ። ወደ አሁን account ኡ ዞ ተመልሷል።
ማድረግ ይሰራል።
አዎ
okay፣ እሺ አመሰግናለሁ።
እሺ እኛም እናመሰግናለን። መልካም ቀን።
አይ